ጤና ይስጥልን ሄሎ ቪዛ ዓለም ነኝ። ባክዎት ምን አይነት የጉዞ መረጃ ልስጥዎት?
ማናት ትንሽ
ዓለም
ከሊቢያ ጋር እያወራን ነበርና በቃ እሺ።
trans እኔም እንትን እያልኩ ነበርና
ምን አሉኝ?
እንትን ስለ አሜሪካ ስለ ስራ process እያወራን ነበርና እሺ transfer ምን ላድርግልዎት?
አድርግልኝ እሺ። እና መልሼ ልደውል እሺ እሺ። ትንሽ ቆይተው ደውሉ።